hello ጤና ይስጥልን።
አለን አለን ሰላም ነው።
አሎ brother፣ ወደ account ኤ ብር ቀይሬ ነበርኩኝ እና አልገባልኝም።
ብር ቀይሬ አዎ ከቻፓ ወደ account ኤ ቀየርኩኝ withdraw እና አድርገህ ነው አዎ በደወልክበት ቁጥር ነው።
አዎ
ስንት ብር ነው?
አምስት መቶ
መቼ ነው? አሁን ነው።
ቆይቷል። አሁን አንድ ሰዓት ይሆናል።
በየትኛው ነው የምትጠቀመው? ሳምሰንግ በ- web ላይ ነው ወይስ pla- pla- plus twenty five plus? okay plus twenty five one nine one four
ስንት ብር ነው?
አምስት መቶ
እሺ processing ላይ ነው። አንድ ሰዓት ይሆነዋል አይደለ?
አዎ በቻፓ ሲሆን አንዳንድ system እንትን ካለ maximum ሁለት ሰዓት ነው የሚፈጀው።
okay በሁለት ሰዓት ውስጥ እንየውና ካልገባ ለቻፓ እናሳውቃችኋለን። እሺ እሺ brother እሺ